hello ሰላም ጤና ይስጥልን ስትል
hello
hello ሰላም፣ እንዴት ነሽ? ማ
ሰላም እግዚአብሔር ይመስገን።
እ ቺፕቺፕ order አርኦም ይቅርታ፣ order አድርገን ነበርና እሺ ፓፓዬና አቮካዶ የመጣልን ግን እ፣ የተበላሸ ነው እንዳለ።
መች ዛሬ ነው የመጣሎት?
ትናንትና ነው የመጣው።
ስልክ ቁጥር ይንገሩኝ።
እ?
ስልክ ቁጥር ይንገሩኝ እስኪ
ዜሮ ዘጠኝ አስራ ስምንት አስራ ስምንት ዜሮ ዜሮ እሺ ስልሳ ሰባት ሰባ ሶስት ሙሉ product ነው የተበላሸ።
አዎ እንዳለ እያንዳንዱ ጋር በቃ ጭራሽ ፓፓየው አይነሳም። አቮካዶ አንዱ ሶስት ኪሎ ሙሉ የተበላሸ ነው ሙሉ።
okay እስኪ ፎቶ አንስተው በቴሌግራም ይልኩልኛል። አሁን ላክለት ቁጥር እሺ እልክልሻለሁ።
ስልክ ቁጥር ልስጦት
እሺ ንገሪኝ እስኪ ዜሮ ዘጠኝ አርባ አራት አርባ አራት አስራ አንድ እሺ አስራ አንድ ዜሮ ስድስት ዜሮ አራት
ዜሮ ስድስት ዜሮ አራት አዎ አሁን ይላኩልኝና አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት አዎ አዎ እሺ